ጤና ይስጥልኝ። ቴሲ አበራ መረጃ መስቀል ባኮመን ነው። ሄሎ ጤና ይስጥልኝ።
አብሬት ስለሆነ አሁን ደውዬ ነበረ። ስሟን ሙሉ ስሟን ጻፊልኝ ብለኝ ነበር።
አዎ ቴሌግራም ላይ ገብቶልኛል።
ገብቶላል? እሺ።
እሺ፣ ስለዚህ የቅዳሜ ጠዋት አንድ ሰዓቱን ይሁን
አዎ፣ አንድ ሰዓት ላይ ነው የምትወረው። ስንት ሰዓት ነው የምትገባው?
11 ሰዓት ተኩል ቼኪን ይገባሉ።
በቃ ችግር የለም ይሁን። እሺ፣ እሺ፣ እዛው ቴሌግራም ላይም ጽፍሎታለሁ።
እሺ፣ እሺ።
እሺ፣ እናመሰግናለን ስለደወሉ።